መጣላችሁ የአራዳ ሙዚቃ ሊሆናችሁ ጠበቃ ይህ የሂፓፕ የቀረርቶና ሽለላ የተደበቀውን ገሃዱን ዓለም ዝቅዝቅ አርጎ የሚያወጣው ሙዚቃ ሁላችሁም በኢትዮጵያና በመላው ዓለም የምትገኙ የአገሬ ልጆች ይመቻችሁ።
ምግን ያራዳ ልጄ ምግን ያራዳ ልጄ እኖ ድንጋይ ኳሱ እኖ ድንጋይ ኳሱ እኖ ድንጋይ ኳሱ እምንጊዜ ተጉዘው እምንጊዜ ደረሱ ምግን ያራዳ ልጄ አይፈራም ኪሳራ አይፈራም ኪሳራ እሺ በሮች መንዝሮ የሰራ በዚህ ሰራ አራዳው አራዳው አራዳው አራዳው አራዳው አራዳው ጨላጣው እላጣው